አገኙት። ሄሎ
ሄሎ ወንድም፣
አቤት።
ከቤት ቤት ነው የምደውልልህ።
አዎ እሺ እ፣ በሳንቲም ነበር ያደረግከው አይደለ?
እኔ እንጃ ወላሂ አ፣ ሳንቲም ጋር ሳንቲም ነበር ያደረግከውና የገባልህ እሺ።
ወደ ቴሌ ብር ነው።
አዎ ወደ ቴሌ ብር ነው እና- የገባልህ። እሺ
ወደ አካውንት ግን አልገባም እኮ።
አይ ወደ አካውንት ገብቶልሃል፣ ግን ወደ ቴሌ ብርክ ነው የገባው።
ወደ ቴሌ ብር አዎ
ድስት ቁድ እና በዛ ቁጥር ወይስ በሌላ ስልክ?
አይ በዛው በዜሮ ዘጠኝ ሰባ ዘጠና ስምንት ሰማንያ ሀያ አንድ ወደሚል
አዎ ግን እኮ የዛን ቀን ያው በቀሪ በቀሪ ነው የተጫወትኩት እንጂ የዛን ቀን እኮ ምንም ብር ያገባኝ ነገር አልነበረ።
እስቲ ይኸውልህ እንደዚህ እናድርግ ሄደክ ጠይቃቸውና ጠይቃቸውና ቴሌ ብሮችን ማለት ነው አልገባልኝም ካሉ መልሰህ ደውልልኝ እና ቤቴ- ቤቴ- ቤቴ ላይ ምን አገናኙኝ በላቸው
እሺ በቃ ቴሌ ጋር ልደውል።
በላቸው አዎ ቴሌ ብሮችን እንደዚህ በእንደዚህ በእንደዚህ ቀን ገብቶልኝ ነበረ እነሱ ጋር እንደገባ ነው የሚያሳየው check አድርጉልኝ በደንብ በላቸውና አልገባልኝም ካሉ ማለት ነው ቤተልሔም ብለህ መልሰ ደውልልኝ
እሺ እሺ አባቴ
እሺ፣ አመሰግናለሁ።
እሺ ችግር የለውም እሺ መልካም ምሽት
እሺ